ይኸው እዚህ ጋር ይኸውልሽ። ከስር ጀምርሽ ሄሎ ጤና ይስጥልኝ።
አቤት ከ ChipChip ነበር የምደውልሎት።
እሺ order አድርገው ነበረ እንቁላል ለዛሬ የሚመጣሉት አይደል?
አዎ አድርጌ ነበር አዎ፣ ግን ይቅር በጣም የራሱ እጥረት ስላጋጠመን ነገ ነበር የምንልክል ስላሳውቁት ብለን ነው።
ለነገ እሺ ሐሙስ ግን እንዳታረጉት የለውም አልገባም ቢሮ አይ ለነገ ነው ለነገ።
እሺ እሺ እሺ እሺ፣ መልካም ቀን